ጤና ይስጥልኝ።
hello ጤና ይስጥልኝ። Best Bet ሰላም ነው?
አብሮ ትኬት አለቀልኝ ብሎ ነበር።
እሺ ከአስር ኮዱን ንገረኝ።
አስር እሺ አስር
ዘጠና አምስት አስር ዘጠና አምስት ስልሳ ሰባት ስልሳ ሶስት
ስልሳ ሰባት ስልሳ ስድስት እሺ ሌላው ታርሟል። ሁለት ጨዋታ እንትን postponed የሆነ ጨዋታዎች አሉ። እሺ cancel የተደረጉ ጨዋታዎች አሉ። ስለዚህ ሀያ አራት ሰዓት እስኪሞላቸው መጠበቅ አለብሽ።
ነገር ሌላው ተሳክቷል።
ሌላው አልፎልሃል። ሁለቱ ጨዋታዎች አስራ አስራ ሁለት ሰዓት እና አንድ ሰዓት ናቸው የነበሩት። አስራ ሁለት ሰዓት እና አንድ ሰዓት ያልፍ ይስተካከላል። ትኬቱ የቀረው win ይደረግልሃል ማለት ነው።
እሺ